ወድሽ እኖራለሁ በቃ በቃ በቃ እንግዲህ ሁሉም ይብቃ እንዲህ ካረች የእምነቴን ኪዳን ዕቃ ትቼሽ እኖራለሁ በቃ በቃ በቃ እንግዲህ ሁሉም ይብቃ መዋደዴ መች ረዳኝ ሰው ሲጎዳኝ ሰው ሲከዳኝ መላጥቼ በዛ ዘኔ ምነው ቢቀር መባዘኔ ምነው ቢቀር መባዘኔ ምነው ቢቀር መባዘኔ በራሴ ሀሳብ አርጎኝ መናኝ አጣ ወዳጅ የሚያጽናናኝ መች ሲታወቅ ሆዴ ገባ ሰው የሚያየው የአይኔን እንባ ሰው የሚያየው የአይኔን እንባ ሰው የሚያየው የአይኔን እንባ እርም በል ሆዴ ተው ይብቃ እርም በል ሆዴ ተው ይብቃ እርም በል ሆዴ ተው ይብቃ እርም በል ሆዴ ተው ይብቃ እንዲህ ካረች የእምነቴን ኪዳን ዕቃ ትቼሽ እኖራለሁ በቃ በቃ በቃ እንግዲህ ሁሉም ይብቃ እንዲህ ካረች የእምነቴን ኪዳን ዕቃ ትቼሽ እኖራለሁ በቃ በቃ በቃ እንግዲህ ሁሉም ይብቃ ሆኖ ድሌ እሾህ አብቃኝ እያስወጋኝ ከምሰቃኝ መብሰልሰሌን ትቶት ልቤ ሰብሰብ ይበል ባዛኝ ቀልቤ ሰብሰብ ይበል ባዛኝ ቀልቤ ሰብሰብ ይበል ባዛኝ ቀልቤ ስራሽ ውስጤን አርጎት ጨካኝ ሰው መበቀል ባያረጋኝ ምን አጥፍቼ ምን አብዬ ልኑር ዞትር ተበድዬ ልኑር ዞትር ተበድዬ ልኑር ዞትር ተበድዬ እርም በል ሆዴ ተው ይብቃ እርም በል ሆዴ ተው ይብቃ እርም በል ሆዴ ተው ይብቃ እርም በል ሆዴ